ሄሎ
ሄሎ ሄሎ
ኢሻል ምን አይነት የሪም አገልግሎት ነው? ኢሻል
ይስህል
ተመዝግቤ ምን አይነት አገልግሎት ነው?
ይስህል ነው ይስህል እና ምን ምን ማለት ነው?
ከኢብር ኢብር እና ይስህል ሴም ያን በአማርኛ እስቲ ይንገሩኝ።
እንግሊዝ እንግሊዝ አታውቅም?
በአማርኛ እንግሊዝ አታውቅም?
አዎ፣ አላውቅም።
አላውቅም። እሺ ምን አ- ጠብቅ
በአማርኛ ከኢብር ነው። ከ- ከ- እ?
ከኢብር እና ይስሃል ምን ያህል ዳይ ያ ስሙ በአማር- ያንዴ አንድ በአማርኛ ነው በለ- አንድ ነው አንድ ነው ኢብር እና ይስሃል አንድ ነው።
እና አንድ- ምን ማለት አማርኛ አይችሉም?
አይ- አይችልም።
እስቲ በሚችል ሰው ያ- ያስፈቱልኝ።
አይ እሺ ጠብቅ ትንሽ ጠብቅ።
የም- የሚችል ሰው ያናግሩልኝ። ይስጡና እሺ፣ ልደውል።
አይ አይ እሺ አይ
እሺ አይ